ሰላም ጤና ይስጥልኝ Best Bet
እንትን ማታ ብር ሳስገባ ብር እንትን ብሎ ሲል ነበረ ሁለት መቶ ብር ምን ብሎ ቦት ነበር?
አልገባም እንትን ላይ account ላይ deposit ነው?
አዎ
እሺ የ deposit text ኡን ቴሌግራም ላይ ልከውልናል።
አላት ይላኩልንና እናሳውቅሎታለን።
እሱ ገና በዚህ መልስ አይቻልም እ እ እ
በዚህ ዋንጭ መልስ
እ አይደለም ለማሳወቅ እ text ያስፈልገናል። እዛ ላይ ያለው transaction ID ስለሚያስፈልገን ነውና ይላኩልንና እናሳውቅሎታለን። እሺ እሺ መልካም ቀን እናመሰግናለን።